ይስጥልኝ ልጆ ኢትዮጵያ ሄደን የገባኩት
እንትን ነበረ የኦክሲጂን ጎሙኒ ምናምን ነው ጎሙኒው አሀ የሺዎቹ ጎሚኔው እየሰራለት አይደለ
ጎሙኒ ፈልጌ ነበር ፈልገው ነበር።
አዎ ውስጥ ትንሽ ነው ትንሽ
ምን አሉኝ?
ውስጥ ኦክሲጂን ለሚስ ጎሙኒ ያለ አይደለም የሆነ ክብ ነገር
ሄሎ ደንበኛ ወይ።
ይቆራረጣል ይቆራረጣል ትንሽ ጎሙኒ ጎሙኒ ኦክሲጂን ማለት ነው ውስጥ ያለው አሀ እሱን ነው የፈለጉት።
አዎ ከኛ ኦክሲጅን ወስደው ነበር ከቢጂአይ
ያ እዛ ደውል ምናምን አለ ቴክኒካል
የእኛን ኦክሲጅን ነው የሚጠቀሙት አይደል?
አዎ
እ የ BGI ID ዎትን የ BGI መለያ ቁጥር ይነግሩኛል ደንበኛችን።
ወይ ቢሆንም እሺ